ጤና ይስጥልኝ ሁሉ ስፖርት ባኮ ምልር ነው።
ሄሎ ጤና ይስጥልኝ ሰላም ነው። እንትን ነበረ በሁሉ ስፖርት ካሻውት ብዬ ዘጠኝ መቶ ብር አልገባልኝም ወደ ቴሌ ብር ዊዝድሮ ብዬ
እሺ ዊዝድሮ ሲያደርጉ ትራንዛክሽን ሂስትሪ ላይ ትራ- የአስቀ- ያስተላለፉበት ይቀመጣል ሰክሰስፉል የሚለው አዎ እሱን ሰክሰስ ሚሆን ሻት አድርገው ይላኩልን ቴሌግራም ላይ okay እሺ በዚህ ነው ከነ- ከነ ስልክ ቁጥሩ አይ በዚህ አይደለም አ- ቴሌግራም account ኣችን እዛው ቴሌ- የሁሉ ስፖርት ላይ የጥያቄ ምልክቶ ጋር አለሉት አ- okay እሺ እዛው ገብቼ እዛው ነው የምልካው አዎ ጥያቄ ምልክቱ ላይ ማለት ነው አዎ እሺ እሺ